ጤና ይስጥልኝ።
ነው።
ምርጫ ማዕከል እባክዎት ምን ልርዳዎት?
ሰላም ነው።
ሰላም
ET አራት ዘጠኝ መቶ ሰላሳ ሁለት
ምን አሉኝ?
ET አራት መቶ ሰላሳ ሁለት ያው ሰዓቱ ስንት ሰዓት ነበረ? ሰባት ነበረ።
ድምፅዎት ራቅ ብሏል፣ እ፣ አይሰማም የሚሉት።
አይሰማም አሁን?
እሺ ምን ነበር ያሉኝ?
ET አራት መቶ ሰላሳ ሁለት ከአዲስ አበባ ወደ ኳታር ስንት ሰዓት ነበረ?
እሺ
አዎ
እና ምን እሽት ነበር? እሺ ምን
በረራ ሰዓት ለማወቅ ነው።
እሺ ትኬቱን ከትኬቱ ላይ የለም። ስንት ሰዓት ነው የሚለው ትኬቱ ላይ?
እ፣ ሰዓቱ ላይ ደግሞ አ- አስራ ሁለት ያው እ፣ ሀያ አንድ ሀምሳ ይላል።
እሺ ሀያ አንድ ከሀምሳ
እ፣ ሶስት ሰዓት ከሀምሳ ማለት ነው።
የሚበርበት ሰዓት ነው።
ማታ ሶስት ሰዓት ከሀምሳ ማለት ነው።
እ፣ የሚበርበት ሰዓት አ- ስንት ሰዓት ነው? ሀያ አንድ ሰዓት ነው ያሉኝ አይደል?
ሀያ አንድ ከሀምሳ ይላል። የታቱ ደግሞ ሁለት ሰዓት ከአምስት ደቂቃ ይላል።
ሁለት ሰዓት ስምንት ሰዓት ነው። ስምንት ሰዓት የሚደርሱበት ሰዓት ነው።
እ፣ እሺ እዛ
እሺ ሌላ ምረስ ነገር ይኖራል?
የለም
እሺ ደውሉና